Hello ሰላም ሰላም ነኝ። እንዴት ነሽ?
እግዚአብሔር ይመስገን።
ራዲ ነኝ። ቴሌግራም ላይ እያወራሁሽ ነበርና ሌላ ሽብሩም እያወራኝ ነው አይደለ?
አዎ እ እ ይኸውልሽ ሽብሩ ምናምን የሚል account አለ አይደለ? የማናጀር
ወ እንትን መስቀለኛ
መስቀለኛ ነው ብቻ ጠይቆ የነበረ በዚህ በእንትና ጉዳይ ማለት ነው። ውብ እሸት የሚለው shell manager ነው የሚለው።
ውበት
አዎ እ እኮ ተመሳሳይ የትንሳኤን አውርቶኝ ነበረ።
ወርቁ ምን ብሎ ብሎ ካርግልኝ ነው ስለ ትንሳኤ ስለ ትንሳኤ አንቺም ጠይቀሽኛል።
እዚህ ነበረች ከዚህ በፊት ከዛ መስቀለኛ ሄደች። ከዛ እኔ ጋር ደግሞ cashier ሲያንሰኝ ድጋሚ ትናንት አመጣዋል።
ገባኝ እኮ እሱም እያወራኝ ነው ነው እያልኩሽ ያለሁት እና ሄላ እ እሺ እና እሱ የላከልኝ እንትን የእሱ ስልክን ስላላገኘሁት ነው የወርቁ እንትኑ ላይ የሽብሩ ነው የሚለው እንትኑ ላይ እ ስልኩን ስላላገኘሁት ነው የላከልን። ይኸውልሽ screenshot የላከው የጋራጅ ነው። ገብቶሻል?
ዳዊት ጋራጅ አዎ እ ዳዊት ምናምን አይልም ብቻ ጋራጅ ነው። እሱ የጠየቀኝ ደግሞ ከአንቺ ጋር ተመሳሳይ ነው፣ የትንሳኤ ነው መስቀለኛ አዎ።
የትንሳኤን ነው እሱ የጠየቀው። ስለዚህ ትክክል አይደለም ነው የምልሽ። ንገሪው አጠገብሽ ካለ እሺ